ከስንት ሆኖ ነበር የቆረጠ?
hello
ወይ ሰላም ነው ማ ቤት አለን። ምን ነበር?
እየተሽከረከረ አይቆርጥልን አለ እኮ ቅድም ማመልክተን ነበረ። እስካሁን አልሰራም።
አዎ በቃ ምንድነው አሳውቀናል እኮ ለ provider ኦቹ ስላልመለስልን ነው። እኛም የእነሱን እየጠበቅን ነው። የአንተ ብቻ አይ- እኮ አይደለም አዎ፣ የሁሉም shop ነው። አዎ የካይሮን ነው።
አይ IT ላይ ምኑ ብለው ምናምን መልስ ሰጡኝ እኮ አልገባቸው ከሆነ ብዬ ነው።
አዎ ግን IT ላይ ማለት ቴሌግራም ላይ አዎ ያው አንዴ ከደወልንክልን በኋላ እኮ ከነገርንክ እዛ ላይ እንትን ባትልም ችግር የለውም እናሳውቃለን። ሲስተካከል ተስተካክሏል እንላለን። ወይ ቴሌግራም ላይ ካወራክ
እሺ እሺ እሺ፣ ሁለቱም ማነው ሰው- ስምክን?
ተመስገን ቴሌግራም ምስኪን ችግር ተመስገን።
የለውም። በቃ ሲስተካከል ተስተካክሏል እንላለን።
እሺ እሺ እሺ ግን ይታከላል ቶሎ
አዎ ይስተካከላል። ያው ሰዓቱ